Hello
አቤት Hello፣ ጤና ይስጥልኝ።
አብሮ ይስጥልህ።
ከቺፕቺፕ ነበር የምደውልሎት።
እሺ ቲማቲም እና ፓፓያ order አድርገው አላክልሎትም ነበረ warehouse እጥረት ስላጋጠመን አዎ እና ለነገ ልንልክ ነበር። መረከብ ይችላሉ?
አዎ እችላለሁ።
እሺ፣ የት ነው location?
ሐምሌ አስራ ዘጠኝ ትምህርት ቤት
አዲስ ገበያ ነው።
አዲስ ገበያ።
እሺ፣ ነገ እንልክሎታለን።
እሺ እሺ፣ መልካም ምሽት።
ለወልድ